ማለት ነው።
ጤና ይስጥልኝ ዶንጂቲዩ
እግዚአብሔር ይመስገን።
እንትን ታለንትድ የሆነ ሰው ለመጠቆም ነበር
ስንት ዓመት ስለጠቆኝ ፈለጉ?
እ
ስንት ዓመት
ስልኩን ስንት ዓመቱ ነው?
ስድስት ዓመቱ
እኛ ለጊዜው አምስት ዓመት እና ከዛ በታች የሆነ ህፃን እየመዘገብን ያለ ነው ለዚህ ደረጃ። ከዛ በላይ ሌላ ፕሮግራም ስንፈልግ አሳውቃለሁ።
ወይ አመሰግናለሁ።
Tra-